ሄሎ ሄሎ ሄሎ መልስ የደወልኩኝ with contrast አላችሁ አይደል? with contrast MRI with contrast ምን MRI?
እስቲ ቆይ አንዴ ዶክተሯን አናግሪልኝ።
እሺ እሺ። ሄሎ ወይዬ፣ አቤት brain MRI with contrast ነበር የፈለግነው።
brain MRI። እሺ with contrast ኦክሲጅን አንዴ ወይዬ እ ዋጋ ልንገራችሁ። ሄሎ ዋጋ እሺ ስንት ነው?
ስምንት ሺህ ስድስት መቶ ብር።
ስምንት ሺህ ስድስት መቶ ብር።
አዎ እሺ እሱ ችግር የለውም ግን አምቡላንስ ትልኩልናላችሁ። ኦክሲጅን require ታደርጋለች።
እሺ እሺ በቃ አሁን ቶሎ ላኩልን፣ emergency ነው።
እሺ ቁጥራቸውን ልውሰድ።
እሺ ቁጥር በዚህ ስልክ ደውል።
በቃ ይደውላሉ አምቡላንስ ክፍል።
በቃ እሺ ቶሎ በይልኝ እሺ።
እሺ